ሄሎ ጤና ይስጥልኝ። በኩል መለሰ
የሰላሳ አምስት መልእክት ደርሶብኝ ነበር፣ አልደረሰኝም።
text ነው።
አ ሰላሳ አምስት text ደርሶት ነው ቴሌቪዥን ላይ
አዎ የሰላሳ አምስት መልእክት ነገር አልገባልዎትም። አሸንፈው
አ
አልገባልኝም ነው አሸንፈው።
አዎ አልገባም።
አንዴ መስመር ላይ ጠብቁኝ።
አ መስመር ላይ ጠብቁኝ።
እሺ ደግሞ አይሰራም ያለ ደግሞ እሱ አይሰራም ያለ ዘጠኝ ሰማንያ አምስት አይሰራልኝ
ምኑን አልሰራም ያሉት?
ዝም ብሎ ነው። እዛ ስገባ ልጫወት ከፈለኩት ነው ዝም ብሎ ይነጥራል፣ ማለት
ያስነጥረዋል። አልጫወትም መጫወት እንጂ አለ
ትግረኛ ይችላሉ?
አ ትግረኛ ነው የሚችሉት? ሄሎ
ሄሎ አቤት፣ ትግረኛ ይችላሉ ወይ ነው ሄሎ
ሄሎ ሰላሳ አምስት SMS ያሉት ገብቶለታል። የሚያሳየኝ ከሆነ ሰላሳ አምስት SMS ገብቶሎታል።
እሺ አይሰራም ግን ያለ
የትኛው ምንኛ ነው በደንብ የሚችሉት? ትግረኛ ይችላሉ?
አ ትግረኛ ቋንቋ በደንብ ይችላሉ ወይስ ኦሮምኛ ነው? የሚችሉት? ሄሎ ሄሎ አሉ። ምንድን ነው ያልገባል? አይሰራልኝም ማለት አልገባልኝም።
እዛ ልጫወት ልጫወት ፈልጌ የት ነው መጫወት የምትፈልጉት?
አ የት ነው መጫወት የምትፈልጉት?
ምን አይነት ጨዋታ ነው ልጫወት?
የት ነው መጫወት የሚፈልጉት ነው ያልኩት።
እድሏን ለመሞከር ለመጫወት ምናምን ይላል።
ስንት ትኬት ሲኖሩት ነው? እሱ አሁን እሱ አሁን እንዳ- ትኬቱን እንዳለ ተጠቅሞ ጨርሰዋል። ዜሮ ትኬት ነው ያለው። ዛሬ ተጫውቷል ነበር። ምንም ትኬት ስለሌሉት ነው እድሎትን ይሞክሩ አልሰራም።
ዛሬ ተጫውቼ ነበር።
አዎ፣ ስለዚህ ትኬት ስለሌለው እድሎትን ይሞክሩ የሚባለውን ጨዋታ መጫወት አይችሉም። ነገ ሁለት ትኬት ሲሰጠት መጫወት ይችላሉ ማለት ነው። ወይም ደግሞ subscribe አንስ እያደረጉ ሌላ ትኬት ማግኘት ይችላሉ።
እሺ እሞክረዋለሁ።